በጎዳናው ባትርቂያው በጎዳናው እየታየሽ ሂጂ ግን ልቤ ውስጥ ገብተሽ እሳት አታንድጂ በጎዳናው ባትርቂያው በጎዳናው እየታየሽ ሂጂ ግን ልቤ ውስጥ ገብተሽ እሳት አታንድጂ ሁልጊዜ የራበኝ ፍቅርሽ ብቻ ሆነ አገገገ ለእኔ የሚያስታግሰኝ ባስብ ባሰላስል አገገገ ዘወትር ባሳቤ ናችን መሳይ ጉብል አገገገ አላገኘም ልቤ ትዝ ትዝ እያለኝ ናፍቆትሽ አይሎ ያሰቃየኝ ጀመር እንዴት አድሮ ቀን ውሎ ሰው እንዴት ይቀራል እመጣለሁ ብሎ ይመለሷል እንጂ ዘመድ የለኝ ብሎ ዘመድ የለኝ ብሎ በጎዳናው ባትርጋው በጎዳናው እየታየሽ ሂጂ ግን ልቤ ውስጥ ገብተሽ እሳት አታንድጂ እስትንፋስ ሕይወቴ የዘላለም ምግቤም ቁርስም ምሳራቴ ትንታሽ ቀለቤም አንቺ ነሽ አካሌ የገራዬ ክፋይ ችያለሁ ርምንስ አይኖችሽን ሳላይ አይኖችሽን ሳላይ ማግኘቴም ማጣቴም ከአንቺው ጋር ይሁን እኔ አንቺን አጥቼ አገገገ ኑሮ የምኖሮ አይሆንም እገገገን እስካንቺም አስበሽ እገገገ ጭንቀቴን አይተሽ እገገገ ናፍቆቴ ብትበይ እገገገ በነፍሴ ንረሽ በጎዳናው በጥርጊያው በጎዳናው እየታየሽ ሂጂ ግን ልቤ ውስጥ ገብተሽ ሳታታንጂ በጎዳናው በጥርጊያው በጎዳናው እየታየሽ ሂጂ ግን ልቤ ውስጥ ገብተሽ ሳታታንጂ ብበላ ብጠጣም ሁልጊዜ የራበኝ ፍቅርሽ ብቻ ሆኗል አገገገ ለእኔ የሚያስታግሰኝ ባስብ ባሰላስል አገገገ ዘወትር ባሳቤ አንቺን መሳይ ጉብል አገገገ አላገኘም ልቤ ትዝ ትዝ እያለኝ ናፍቆትሽ አይሎ ያሰቃየኝ ጀመረ እንዴት አድሮ ቀን ውሎ ሰው እንዴት ይቀራል እመጣለሁ ብሎ ይመለሷል እንጂ ዘመድ የለኝ ብሎ ዘመድ